હેલો
હેલો અપડેટ્સ અભિનય
ስሚመልሳዊት ከስተመሩ አላ እም፣ ሶስት ነጥብ ሶስት ነጥብ ሰባት ኪሎ ሜትር
ስንት ቆረጠ?
ስልሳ አምስት ብር
ሶስት ኪሎ ሜትር ሶስት ነጥብ ስድስት ኪሎ ሜትር እኮ እንደዚህ ሶስት ስድስት ነጥብ ስድስት ኪሎ ሜትር እኮ ሀምሳ አምስት ብር ነው።
እ?
ሀምሳ አምስት ብር ነው ሶስት ነጥብ ስድስት ምናልባት የዝናብ አልበራም እሱ ይሆናል ስልሳ አምስት የቆጠረልልህ ነው። እሺ ሶስት ኪሎ ሜትር ከሆነ
እሺ